ሰላም ጤና ይስጥልኝ። ችብችብ hello hello፣ አቤት እ እንትንሽ አሸነፍሽ ብሎ እንትን መቶልኝ ነበር። congratulation
እሺ፣ እስኪ ስልክ ቁጥርና ስምዎትን ይጋሩኝ፣ ከዛ እንደውልዎታለን።
እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ዘጠኝ አስራ ሶስት አስራ ሶስት ድጋሚ አስራ ሶስት ስልሳ
ስልሳ ሰባ ዘጠኝ ሰባ ዘጠኝ የምስራች ማን ነው ስምዎት?
የምስራች የምስራች እ፣ location የት ነበር የሞሉት?
በፊት የምጠቀምበት አዎ፣ አ- አሁን ያሉበት ወሎ ሰፈር ወሎ ሰፈር።
ጋራድ ጋራድ building ጋር እሺ መ- እሺ፣ ምንድን ነበር የደረሰውት?
የመረጥኩት ቁርስ ምናምን የሚለው ቁርስ ፓኬጅ ነው ምናምን የሚለው የቁርስ ፓኬጅ ነው የደረሰውት። እሺ፣ እንደውልዎታለን፣ ይጠብቁ።
እሺ እሺ፣ እሺ። እማ።
እውነት ነው አይደል? ያው ሾታል።
አዎ፣ አይ እውነት ነው። እውነት ነው፣ እውነት ነው።
እሺ thank you።
እሺ፣ እሺ፣ መልካም ቀን